Hello
Hello
ሰላም ጤና ይስጥልኝ።
ደህና ብር ትላንትና ደውዬ እስካሁን ምንም አልተለቀቀልኝም። ብር ምን ነበር?
እ፣ withdraw አድርጌ ነበር ወደ ቴሌ ብር ማለት ነው።
እሺ ግን ከትላንትና ጀምሮ እዛው ላይ ነው ያለው። ይለቀቅልሃል ተብዬ ነበር፣ አልተለቀቀም። ትላንትና በዚህ ሰዓት ነው የደወልኩት።
አዎ እ፣ የ- ያስተካከሉት ነው። ትንሽ ታገሰን። እሺ ይገባል።
አለቀቀ?
ትንሽ ታ- አዎ አዎ ትላ- ትላንትና ወደ ከሰዓት ምናምን ብለው ነበር፣ እስካሁን አልተለቀቀም።
እ፣ አናግረናቸዋል። ያው ገና አሁን ሶስት ሰዓት ነው እስከ አራት ሰዓት ነው እነሱ የሚገቡት እና ለዛ ነው። እሺ
አይ እሺ፣ አይ ትላንትናም እንደዛው ሲሉኝ እኮ ነው አሁንም ድጋሚ የደወልኩት።
አዎ አይ ይገባል።